Hello hello ጤና ይስጥልኝ።
አብሮ ይስጥልን።
እማ ጉ- app ኡ አልሰራም ብሎኝ ነበረ። ጉዳይ ነው አይደል?
አዎ ጉዳይ አንድ ድርጅት Okay app ኡ እንዲህ ብሎኝ ነበረ። ማለት create አድርጌበት አላውቅም። እስኪ ታይልኛለሽ? የሚታይ ነገር ካለ Okay፣ ምንድን ነው የሆነብህ? ዛሬ ነው አብርዳው የሞከሩ ያሉትኝ።
Yeah yeah አዎ።
ስልኩ iPhone ነው Yeah አዎ iPhone ነው ስልኬ።
VPN አብርተዋል ወይ አጥፍተው ነው የሚጠቀሙት?
አይ VPN አላበራውም፣ አጥፍቼ ነው የምጠቀመው።
አብርተው ይሞክሩት። አሁን ላይ iPhone ላይ እያስቸገረ ስለሆነ ለዛ ስለሆነ ነው። እ፣ ባለሙያ ግን እ፣ ፈልገው ከሆነ እ፣ ለእኔ ይንገሩኝና በዚሁ በእኛ በኩል ባለሙያ መላክ እንችላለን።
አይ በ app ኡ ማየት ያለብኝን already ባይ ደስ ይለኛል። ምናልባት ስለ app ኡ ያለውን መረጃም በስ- በሰፊው ባየው አ፣ ያኔ ያንን ፈልጌ ነበር።
እሺ VPN አብርተው ይሞክሩት። ካልሆነ መልሰው ይደውሉልን።
እሺ ድመት እሺ እሺ።